ሄሎ ሄሎ ቶማስ
ላገናኝሽ?
አታገናኘኝ። ከመርካቶ ነው ተብሎ ተደውሎ ተነግሮሃል አደለ ቶማስ?
በፍጹ- በፍጹም አልተነገረኝም።
አልተነገረህም? እርግጠኛ ነህ?
በፍጹም በፍጹም order አልተደወለልኝም።
ነበር ዘጠና አንድ ሀምሳ ስምንት ዘጠና ስድስት አደለ?
አዎ፣ ከአእምሮዬ ወደ አዎ።
አቶ ቢሰራ።
በፍጹም አልተደወለልኝም።
እሺ፣ ለማንኛውም ከመርካቶ ነው። እሺ፣ ከመርካቶ ነው?
አዎ።
በቃ ግን እኔ ማንም የደወለልኝ የለም። በቃ እዚህ እኮ ተደውሎለታል ስላሉኝ ነው።
ኧረ በፍጹም እኔ እንዴት ነው ተደውሎ አንቺ ጋር ምን- የሚደውልልሽ?
እሺ፣ መርካቶ እና አሁን ሂድና ታይም- አንሳው። እሺ፣ አሁን order ኡ time- እሺ፣ አሁን time ይታሰብልኛል።
ጨርስ እደውልልሻለሁ።
ተብሏል።
እሺ